ሄሎ ሄሎ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ WePlus Solution ነበር የደወልኩት።
አቤት ባለፈው WePlus app ላይ ተመዝግባችሁ ነበረ
መሰለኝ። አዎ
አዎ፣ እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ምንድን ነው ነገሮችን ልጠይቅሽ የሚያስፈልገው?
ነበር። እ የድርጅታችሁን ስም
ነግሬያታለሁ እኮ ባለፈው።
አዎ፣ system ላይ ስላልመጣልን ነው ድጋሚ እየጠየቅን ያለው system ላይ ማለት እሺ ነው።
አንዴ ስራ ስለያዝኩኝ እኮ ነው።
እሺ ደውይ በቃ ወይስ ጨርሽ እሺ።